ሄሎ
አቤት።
ሰላም ጤና ይስጥልኝ። ቴሌቪ
እሺ፣ ስትፈቅደኝ አመሰግናለሁ። ትኬት ፈልጌ ነበር።
ሲመዘገቡ ትኬት ይሰጡታል። ቴሌቪ ላይ መጀመሪያ መመዝገብ ተመዝግበዋል።
አዎ ተመዝግቤያለሁ።
አ ሲመዘገቡ ትኬት ይሰጡታል። በሚሰጡት ትኬት game ኦችን መጫወት ማለት ነው። እድሎትና ሞከር ስል- ስልኮት ላይ ባላንስ ያስፈልገዋል።
ባላንስ ያስፈልገዋል።
አ ደንበኛ ሲሆኑ እ ትኬት የሚሰጡት አሁን በቀን ከሆነ አንድ ቁጥር ላይ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥርን ሲነኩት ዕለታዊና ሳምንታዊ አለ። ዕለታዊ በሁለት ብር ነው፣ ሳምንታዊ በአስር ብር ነው። እሺ